ሄሎ
ሰላም ነሽ?
ጤና ይስጥልን በሽቱ ቤት
ኦኬ። ባዘን ብር ላኩ እንትን ነው ቆርጦ ብር ምን
ቤት ቤቱን ምን ዊ- ምን ምን አርገ ነው አልገባም። ቤት ቤቱ ላይ ብሩ እኮ ምኑ ነው ያልገባው?
ብሩን አልገባም። መቶ ሀምሳ
ዲፖዚት አርገ ነው ወይስ ድሮ?
አዎ
ምን ዲስፖት ዲፖዚት አዎ።
message ኡ ላክልና
message ን አልመጣም። message ም እኮ message ኡ ሲመጣ ላክልን ወይ ደግሞ ትንሽ ጠብቀው እስኪገባ Okay። check አድርግ
እኮ ተ- ትንሽ ፈጽሞ ጠብቀው ለማ
እኮ ጠብቅ እስኪገባ ወይ ደግሞ message ኡን ላክልን